አቤት ሀሎ
አቶ ስብሀት ነኝ።
እማዊ ማርጋሬት ማለት ም- ምናዊ ዜጋ ናቸው?
ኢትዮጵያዊ ኢትዮጵያዊ?
አዎ፣ ማርግሪት ሳሌ ወልደ ሰማያት
ውዳሴስ ገብረ ሚካኤል የሚባሉ ማን ናቸው?
ሰው ውጭ ሀገር ነው ያለችው።
እ?
እኔ አላውቃትም። ብቻ ውዳሴ ማርያም እናቲቱ ነች በወክልና ምት- እንትን የምትለው።
ኢትዮጵያዊ ናቸው እሳቸው?
አይ ውጭ ሀገር ነው የምትኖረው። ኢትዮጵያ ትሁን አትሁን አናውቅም።
አይታወቅም። እሺ።
ጨረስኩ።
አዎ ጨርሰዋል። እሺ።
እሺ እማዬ